Hello
አሎ Hello፣ ጤና ይስጥልኝ።
አውሰን
ከ We Plus Solution ነበር የደወልኩት። Hello፣ አሎ
ከ We Plus Solution ነበር የደወልኩት።
ቆየ
አይሰማም?
ይሰማል።
ባለፈው We Plus Solution app ላይ ተመዝግባችሁ ነበር አይደለ?
በምን We Plus Solution app ላይ
ኧረ እኔ እንጃ ተሳስተሽ ነው
ምን አልከኝ?
ተሳስተሽ ነው።
ነው እሺ